ሄሎ ሄሎ እናት አርባ ሰባት አራት አስራ ስድስት አርባ ሰባት አራት አርባ አስራ ስድስት
ምን
መኪና አይቼ ነበር ቲክቶክ ላይ አሁን ምን መኪና ማለት ሰማያዊ color ዶልፊን ነው
በቫን
ዶልፊን እኮ ቫን ነው
አዎ ቫን ነው
ሁለት ሺ ሁለት ሞዴል ነው ዋጋው ሀያ ስድስት ሁለት ሺ ሁለት ሞዴል ዋጋው ሀያ ስድስት
ባንክ ይመቻቻል ይላል እኮ
እኮ ባንክ አንድ ሚሊዮን ብር በ cash አንድ ነጥብ ስድስት
እሺ